ጤና ይስጥልን። Best Bet ረዴት ነኝ። ምን ልርዳዎ?
እንትን
አቤት
እንትን ነው የፈለገው ሰዓት ይሰራል፣ የፈለገው ሰዓት አይሰራም። እኔ ስይዝ ማለት ነው ስጫወት አቤት።
ይሄ እንትን ነው ካርቱ ማለት ነው።
እሺ
እኔ ስፈ- ስጫወት ማለት ነው እሺ የፈለገው ሰዓት ይሰራል፣ የፈለገው ሰዓት በጭራሽ አይሰራም። እኔ ቁጥሩን አስገብቼ ስት- ሳይዝ
ምኑ ነው ያላረመልህ? ምኑ ነው እንትን ያላለልህ? ያልካፈታልህ ጌሙ
ጌሙ እንትን ነው አስቤዝ ነው እ
ጌሙ ነው አስቤዝ የትኛው አስፌዝ
እ
ስሙ ልነግርህ እኮ ነው። ይኸው አፍ- አቪቶር ነው።
አቪያተር አዎ፣ በቃ ምን አልከፈተልህም ነው?
ከተከፍተዋል እኔ ቁጥሩን አስገብቼ ሲያዝዝ ማለት ነው አ- አይሰራም።
አይሰራም።
አዎ፣ አይሰራም።
hello hello hello
እ ምንም ነው ማ- እንትንም አይደለም።
አዎ፣ አይሰራማ ምንም በቃ ቁጥሩን እኔ ሳስገባ ምንም አይሰራም። ወደኋላ ይመለሳል፣ እምቢ ይላል።
እስቲ እሺ፣ check እናደርገዋለን። እሺ
አስተካክሉ። አዎ፣ እሺ።
በእናትህ
check እናደርገዋለን።
ቶሎ በል